ነረ ትዝታዬ ነረ ትዝታዬ ዝታዬ ነ ላንተ ትዝታዬ ላንቺ የሚሏት ዘፈን የሚሏት ዘፈን ታጫውተኝናለች ብቻዬን ስሆን ታጫወተኛለች ብቻዬን ስሆን ሰው ወደልና ናፈቅርልና ሰው ወደልና ጭራሽ ሳስበው የበተናነ ልቤ የተሰበሰበው የበተናነ ልቤ የተሰበሰበው ከእንግዲህ ናልቀልም ካልቀለሉ አትገኝ ከእንግዲህ ናልቀልም ካልቀለሉ አትገኝ ፍቅር ደህና ሰንበት ዋክም ብል ያድርገኝ ናንተ ቅሌት ወዳጄ ካልቀለሉ አትገኝ ፍቅር ደህና ሰንበት ዋክም ብል ያድርገኝ ሁለቱ ሸቼን አለኝ ስማቸው ማን ማን ነው? ናንዱ መሰምቶ መቻሌ ናንዱም ሰው ማመን ነው። ጥሩልኝ ውሻዬን ሰምቶ መቻልን ከእንግዲህ ከስዬ ቅሬ ከቶ ሰው ማመን ከእንግዲህ ከስዬ ቅሬ ከቶ ሰው ማመን ዝታይነ ላንተ ትዝታይ ላንቺ ትዝታይነ ላንተ ትዝታይ ላንቺ የሚሏት ዘፈን የሚሏት ዘፈን ታጫውተኝናለች ብቻዬን ስሆን ታጫወተኛለች ብቻዬን ስሆን ሰው ወደልና ናፈቅርልና ሰው ወደልና ጭራሹን ሳስበው የበተናነ ልቤ የተሰበሰበው የበተናነ ልቤ የተሰበሰበው ከእንግዲህ ናልቀልም ካልቀልሉ አትገኝ ፍቅር ደህና ሰንበት ዋክም ብል ያድርገኝ ናንተ ቅሌት ወዳጄ ካልቀልሉ አትገኝ ሁለት ውሾቼን አሉኝ ስማቸው ማን ማን ነው? አንድም ሰምቶ መቻል አንዱም ሰው ማመን ነው። ጥሩልኝ ውሻዬን ሰምቶ መቻልን ከእንግዲህስ ይቅር ከቶ ሰው ማመን ከእንግዲህስ ይቅር ከቶን ሰው ማመን ከእንግዲህስ ይቅር ከቶ ሰው ማመን